ሄ- hello
ሄሎ ይሰማል? አቤት።
ወይ መልሼ ደወልኩለት።
እሺ እሺ እንትን wallet ዎት ላይ የአራቱም product ተመልሶሎታል fail ያደረጉት።
ቴሌብር ላይ የኔ account እንትን ይቆማ wallet ላይ ሳይሆን ቴሌብር ላይ ነው የሚፈልግ የነበረው።
አው ልክ ነዎት፣ ግን wallet ዎት ላይ ተመልሶሎታል።
ምንም ማድረግ አልችልም።
ማለት አሁን በሱ ደግሞ እኮ ልጅ አሁን- መጠቀም አልችልም በሱ ምክንያቱም እናንተ ጋር ገዛ ስላልቻልኩ ከውጭ ነው መግዛት ያለብኝ ያን item እና ያን ሳንቲም መጠቀም አልችልም ማለት ነው። እንደ wallet ላይ ቁጭ ብሏል። ግን እኛ ጋር ቴሌብር መግዛት account ላይ ይችላሉ። አዎ እኛ ጋር መግዛት የለም አሉ።
ግን ይችላሉ።
group በዛው- የለኝማ የሚሞላ ሰው ስለሌለ ነው ለዛ item እህ፣ ለዛ ስለጠፋ ነው።
እንጂ አዎ ለዛ እኮ ነው እንጂ መጀመሪያም already ሞልቼው አይተሽዋል። fail አድርጎ ነው group ስላልሞላ ነው።
አዎ፣ group የለኝም እና እና at least ከውጭ መጠቀም መቻል አለብኝ። የቀጣይ application ለመጠቀም
አሁን እኮ check ሳስደርግሎት wallet ኡ ላይ ያስገብተናል ስላሉኝ ነው። ለዛ ነው።
ወደ ቴሌብር refund ብታስደርጊልኝ I think እሱ መጠቀም እንችል።
እስኪ የሚቻል ከሆነ እሺ፣ check አድርጌ እነግሮታለሁ።
እባክሽ እሺ እሺ እሺ እሺ